ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳው?
ሰላም ነው?
እግዚአብሔር ይመስገን።
እንትን ነበር እዚህ ሁሉ ስፖርት ኦንላይን በሞባይል የተጫወትኩኝ ቦነስ አምሳ ነጥብ ሰጥቶኝ እዛ ግን ቦነሱን ለመጠቀም odd ኡ ከአንድ ነጥብ ሰባት በላይ መሆን አለበት አለኝ።
odd ኡ ከአንድ ሰባት
እንደዛ ይላል የሆነ ጽሁፍ ላይ ስመድበው እሺ ብዬ እንደዛ አደረግኩ። ግን አሁንም እምቢ አለኝ። ከአስር ቡድን በላይ
ስንት በስንት ብር ሊመድቡ ነው ያሰቡት?
በሀያ በሀያ ብር አይችሉም። ሀምሳ ብር ነው ትንሹ።
ቦነስ ከሆነ ሀምሳ ብር ነው ትንሹ።
አዎ።
እሺ እኔ ወድ እሺ